መሰረታዊ መልዕክት አዘዝ አርባ ሰባት አምሳ አንድ ደቂቃ አርባ ሰባት
አርባ አርባ ሰባት ሰባት አምሳ ስምንት ሀምሳ- አርባ ሰባት ብኝ ነው አርባ ስድስት አምሳ ሰባት አርባ ስድስት ነው አርባ ስድስት አምሳ ስምንት
አረ ስንት አርባ ስድስት ሀምሳ ስምንት ነው እርግጥ- እርግጠኛ ነህ እ? እ?
እርግጠኛ ነው።
እሺ፣ ምን ሆነበት?
ይውጣል። ይዛ ባገለኝ ይውጣልህ አ ስምህ ማን ነው ስለይ ጥላሽ አንዴ እስኪ ከፍት ጠብቀኝ ላይ ይወጣልሃል እሺ
አልከፈተም።
ይወጣልሃል እሺ